Hello ለምሰራ አለሁኝ ለማማከር ነበረ።
እሺ ይቻላል። ከዛ በፊት ግን በደቂቃ አስራ አምስት ብር ነው የምቆጥረው።
እሺ እሺ፣ ቶሎ ቶሎ ልበል።
እሺ ስሙ ስምሽን ንገሪኝ።
እሺ በፍቅር
በፍቅር ነው ያልሽኝ?
አዎ፣ በፍቅር ፍስሐ
እሺ ከየት ነው?
አዎ፣ እዚሁ ከአዲስ አበባ።
እሺ እሺ፣ ቀጣዩን ጉዳይ ምን ነበረ ምን ነበረ ፈርኒቸር ለማዘዝ ሰው contact አድርጌ ነበር እና የማውቃቸው ትክክለኛ ብር አሉ። በእነሱ ስም ተጠቅሞ ብር እንዳስገባለት ጠይቆኝ አስገብቼ ነበር። እነሱ ናቸው ነው የመሰሉኝ ሙሉ በሙሉ
በምንድን ነበረ የተነጋገራችሁ?
በቴሌግራም ላይ
እሺ እና አሁን እነሱን ተማሪ ብር ሲያገኝ ጊዜ እነሱን page ኣቸውን ድጋሚ ሳይ ሌላ ነው የወርክሾፕ እና የ showroom ኣቸው account የተለያዩ ሆነብኝ። ቀጥታ ለእነሱ ስደውልላቸው እሱን